ጤና ይስጥልኝ ይህ ሚዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጦት? ሄሎ
ሄሎ
ጤና ይስጥልኝ።
የጉዞ አገልግሎት
ልክ ነው። ታው እ?
አዎ
እ?
ሄሎ አይሰማም?
ይሰማል ይሰማል።
እሺ ምን አይነት የጉዞ መረጃ እንስጦት?
እ፣ የትምህርት የትምህርት እ፣ እሺ ወዴት ሀገር?
ወደ ካናዳ ወደ ካናዳ
አዎ እሺ